ጤና ይስጥልኝ። ሁሉ ስፖርት ነው ባኮ ምን ልርዳው?
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ብር withdraw ሳደርግ ይዞብኝ ነበር እና ትናንትና text አድርጌላቸው አልተመለሰልኝም እስካሁን።
ማን ነው ስሞት?
ምን አልሽኝ? እናት ማን ነው ስሞት? ቴሌግራም ላይ ቴሌግራም ላይ እም፣ አ፣ ቴሌ ይርጋ ይርጋ ኤቫ
ይርጋ ማን ይርጋ ኢቫ ነው የሚለው EVA።
ይባ።
አዎ
እስቲ ስልኮትን ይንገሩ።
እሺ። እ፣ የተያዘበትን ቁጥር ነው ዜሮ ዘጠኝ ዘጠና ስድስት የላኩበትን ማለት ነው ዘጠና ስድስት
ስልሳ አንድ እሺ አስራ አንድ ዜሮ ስድስት ማለት የተያዘበት ቁጥር ነው። ይሄ።
አ
አ፣
እሺ አስተላልፈንሎታል። ሲስተካከል እናሳውቆታለን። እሺ ደንበኛችን እዛው ቴሌግራም ላይ እሺ፣ እሺ፣ እሺ መልካም ቀን።
እሺ።